hello ሰላም ጤና ይስጥልን።
አቤት።
lawyer አማሀ ዘውዴ ናችሁ?
አ
እሺ እኔ ሀሩን ይባላለሁ። የምደውለው ከዊፕላስ technology solution ነበረ።
እ እ ከዊፕላስ ቴክኖሎጂ ሶሉሽን እሺ መተግበሪያ ወይም application ነበር develop ያደረግነው።
እ so ድርጅታችሁ እናንተም እዛ ላይ በማስመዝገብ በነጻ ማስታወቅ ትችላላችሁ።
ያ ባለፈው አንቺ ነሽ የደወልሽው እኮ ተደውሎ ተደውሎ ነበር?
አ okay register አደረጋችሁ?
አ እሺ እሺ እናመሰግናለን። መልካም ቀን። እሺ እሺ thank you